ይስጥልኝ ቻፓ።
hello
አቤት ምን እንርዳት?
ትላንት አስራ ሁለት ሰዓት ከአራት ደቂቃ ስልሳ ስልሳ ብር ሁለቴ deposit አድርጌ ብሩ አልደረሰም ከቴሌ ብር በቻፓ ተቆርጧል።
በኩል ነው።
አዎ በቻፓ በኩል ወደ አፍሮ ቤት እሺ message ኡን ቴሌግራም ይልኩልኛል።
ቴሌግራም link ኣችሁስ? አዎ ተ- እሺ ዜሮ ዘጠኝ ስልሳ ስልሳ ሰባ ሁለት ሰላሳ ስል- ዜሮ ዘጠኝ ስልሳ ሰባ ሁለት
ስልሳ
ሰባ ሁለት
ቆይ አንዴ ይቅርታ ዜሮ ዘጠኝ ስልሳ ሰባ ሁለት
አርባ ሁለት አለ
አርባ ሁለት እንደገና no no ዜሮ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት እሺ ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት አርባ ሁለት አዎ ሰባ ሁለት አርባ ሁለት ሰባ ሁለት እሺ ሶሪ ይቅርታ ሰባ ሁለት በዚህ ቴሌግራም ላይ ልላከው
አዎ እሺ አመሰግናለሁ